ሄሎ Hello ጤና እሺ።
ይስጥልኝ።
ሰላም ነው። ከአቪያተር ቤት ወደ ቴሌ ብር አስተላልፌ ነበርና ቡል- ብሩ አልገባልኝ።
ዛሬ ነው አይደለ?
አዎ
እሺ፣ አሁን ያስቸገራቸው ስለሆነ አቪያተር hold እያደረገ ነው ያለው። ወደ ቻፓ በኩል አልተላለፈም። አቪያተሮችን ደውለው ያነጋግሯቸው፣ approve አድርጉልኝ፣ ወደ ቻፓ አስተላልፉልኝ ይበሏቸው።
እና ስልካቸው ደግሞ አይሰራም። ሁለቱ አንደኛው ስልኩ ከነጭራሽ አይታወቅም አለኝ። አንደኛው ደግሞ ጥሪ ያ- እያስተላለፈ ነው ምናምን አለኝ።
ሰባ ዘጠኝ
አ?
ዜሮ ዘጠኝ ሰባ ዘጠኝ
እሺ ዜሮ ዘጠኝ
ሰባ ዘጠኝ እሺ
ዘጠና ዘጠኝ
እሺ
አርባ ሁለት
አ
ሰማንያ ስድስት ደጋግሞ ይሞክሩላቸው። እኛም ሪፖርት አድርገናል።
አ፣ በቃ እሺ። እዛ ግን እዛ አቪያቶር ላይ እንደገባ እዛ transa- transaction ላይ ጽፎታል እንደወጣ።
አዎ፣ የ system ኡ አይደለም አልገባም።
አዎ እና ደውዬ እንደዛ ላይ connection ነው ቆይቶ ይገባል ካልመጣ
የ system ነው ያነጋግሯቸው።
እ
ችግር ነው ያነጋግሯቸው።
deposit ነው። እሺ የ deposit ያስፈልጋል።